ሄሎ ሰላም ጤና ይስጥልን ቴሌቪዥን
ኦኬ የሆነ የኤሊት ካርድ የሚቆረጠው እና እንዴት ነው ለማለት ነው።
ማቋረጥ ፈልገው ነው። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ። ስድስት ቁጥር ላይ አለ ለማቋረጥ የሚል ኮከብ ዘጠኝ ሰማንያ አምስት መሰላል።
okay ስምንት ሰማንያ አምስት okay።
አዎ በጣም አማራጮች አሉ።
አቤት
በዛ እንትን ይላል ይሆናል ማለት ነው።
hello
hello ወይ በዛ ይቋረጣል።
አዎ ይቋረጣል። አዎ እሺ ምንም አይደል።